ዘጠና ስልም ሰላም ጤና ይስጥልኝ። ምክር ቤት withdraw አልነበረኝ confirm እንድታደረግ እሺ፣ ስንት ብር ነበር?
ሀያ ሺህ ብር በዚህ ስልክ ነው።
እሺ፣ check ላድርግ። ለትንሽ ጠብቀኝ።
እሺ
ፊዮረንቲና በሴሪያው ስድስተኛ ደረጃ ላይ ሲገኝ ፓርማ በሴሪዚው አንደኛ ደረጃ ላይ ገብቷል።
ቴሌ ብር ቁጥር ዘሮ ዘጠኝ ሰማንያ ዘጠኝ ዘጠና ሁለት ሀያ አንድ ዘጠና አምስት ነው።
ዘጠና ነው። አዎ፣ አዎ። ሆኗል።
ገብቶላል። እሺ፣ አሁን check አድርገው።
እሺ፣ እሺ፣ እሺ፣ እሺ።
መልካም ቀን።